የበራ መረጃ ማዕከል በኩት የምንጠት
ኮምቦልቻ በረራ አለ እንዴ ዛሬ? አስቸኳይ
አስቸኳይ አዎ፣
ካለ ሌሎች ሲያን ጠይጠብቁኝ።
እሺ በታኩር ነው የመጣ ነው።
ምን አሉ?
በታኩር ነው የመጣ ነው።
ማ- ማስታወቂያውን አይታችሁ ነው?
አ-
በጣም እሺ ዛሬ ላይ ያሉት በረራዎች ሁሉም ተነስተዋል። እ፣ የመጨረሻው በረራም ተነስተዋል። ዛሬ ላይ ያሉት በረራዎች እ፣ እንዳለ ሙሉ ናቸው።
ነው ጠዋትን ምናምን አስራ ሁለት ሰዓት አይደርሰንም።
ለነገ አስቸኳይ ሀዘን ነበር። አዎ okay፣ እሺ፣ እንደዛ ከሆነች በነገ ቀይሬ ሊሉት እስኪ ትንሽ አስራ ሁለት ሰዓት ይችላል። ምናልባት ጠዋት አስራ ሁለት ሰዓት ነው። ለምን?
ለአንድ ሰው ነው የፈለጉት።
ሁለት ሰው እሺ፣ መሄጃ ብቻ ነው የፈለጉት።
አዎ፣ መሄድ ብቻ
እሺ፣ አንድ ደቂቃ ከአዲስ አበባ ኮምቦልቻ ለነገ የመሄጃ ብቻ አይደል? ለሁለት ሰው።
አዎ፣ አዎ።
እሺ፣ አንድ ደቂቃ ታገሱኝ።
ሰዓቱን ንገረኝ። ያው ለእንትን ስለሆነ የሚደረሰው እሺ፣ እርስዎ የሚመርጡት ሰዓት አለ? ጠዋት ከሰዓት ወይስ ወደ ማታ ላይ ያለ በረራ ይሆንልዎት?
አይ ጠዋት ነው እንጂ እዛ ለሀዘን እኮ ነው። ሀዘን ተፈልጎ ነው።
እሺ አንድ ደቂቃ። እሺ ነገ ላይ ያሉትን በረራዎች እንዳለ ሙሉ ናቸው።
አዎ።
hello ወይ እ፣ ነገ ላይም ያሉት በረራዎች እንዳለ ሙሉ ናቸው።
አዎ፣ በራ ሙሉ ነው። በቃ አዎ፣ ክፍት በረራ ያሉት ማለት ነው።
ሰኞ ነው። ሰኞ ላይም ያሉት ሙሉ በረራዎች አዎ።
ናቸው የቀሩት።
እሺ እሺ፣ በቃ ሌላ መረጃ ካለ?
ሀዘን ተፈልጎ አስቸኳይ ምናምን ፈልገን ነበር። እሺ በቃ እናመሰግናለን።
እሺ ስለደወሉ እናመሰግናለን። መልካም ቀን ይሆንልዎት።
እሺ ወንድም፣ እሺ